hello ሰላም ነው? ይሰማል? አለን። ከቤት ቤት ነው የምንደውለው። እሺ እንትኑን እያየነው ነው። I I think በ chat በደንብ ስላልተግባባን በስልክ አስረዳሁት ብዬ already account ቱን like round ዱን አክብበው አሳይተውናል አይደለ? ሄሎ
ሄሎ አልሰጠኝም ያሉትን አክብበው አሳይተውናል። image አዎ screenshot አድርገው አዎ ግን አሁን እርስዎ በጣም ብዙ round ስለሆነ የተጫወቱት
አዎ already like መቶ ምናምን page ነው ያለው እስከ ትናንት ብቻ ያለው ማለት ነው። ስለዚህ አሁን ጊዜ እንዲሰጡን ነው እንጠይቁት። ሌላ የሆነ ማለት check አድርገን ምናምን ሪፖርት የሚደረግ ከሆነ ቼክ የሚያደርገው ሰው ሁሉ
አዎ።
ትቀያየራላችሁ አይደለ?
ችግር የለውም። አይ እሷ እሱ አይደለም አሁን already round ID ዋ ስላለችን በእሱ ሪፖርት ማድረግ እንችላለን እ?
brother አዎ፣ ስለዚህ አሁን ሪፖርት አድርገን ምላሽ አግኝተን ምናምን እስክንመልስሎ ትንሽ ይታገሱ።
እስከ ስንት ነው?
ችግር የለውም ይስተካከልሎታል። already provider ኦቹ ያዩትና እኛ ለ provider ነው እ፣ ሪፖርት የምናደርገው ማለት ነው። እነሱ አይተው በመለሱ time እኛ እናሳውቆታለን። ችግር የለውም።
እሺ፣ የሆነ ቸለ የተባሉ እንዳይመስሉት ነው የሚለው። Already አክበው ስለላኩልን round ኡን ግን በጣም ብዙ round ስለሆነ የተጫወቱት search ማድረግ አለብን። አሁን ያን እስክናደርግ ጊዜ እንዲሰጡ ነው።
ሁሉም ትላክ እንትላክ ይላሉ። ትልቅላቸው ዝም ይላሉ። ለዛ ነው እኮ እንደዛ ያለው።
Okay አይ እንዲህ ብዙ አይነት customer አንድ እያደረግን ስለሆነ የሆነ ወዲያው ላንመልስ ሊሆን እንችላለን፣ ግን search እናደርገዋለን። ችግር የለውም።
እሺ፣ እሺ፣ እሺ አመሰግናለሁ።
እሺ፣ እናመሰግናለን።
እሺ።